hello hello hello ሰላም hello።
ጤና ይስጥልን። hello አብሮ ይስጥልኝ አብሮ ይስጥልኝ አ- አቶ ፍስሐ ጽዮን አ
ከዊፕልስ የ solution የ transportation ድርጅት ነው የደወልኩት።
እሺ እ፣ ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው እ፣ እናም ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
እሺ ለጊዜው ግን መኪና የለኝም አቁሜያለው መኪና ይቅርታ ሌላ ስራ ስራ ላይ ጀምሬ አይደሉም?
አቁሜያለሁ። አ እሺ እሺ፣ ምንም ችግር የለውም። እሺ፣ መልካም ቀን።